ሄሎ
ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ቤት ቤት
betting በልቼ ነበር እና እም፣
እና ሲሄድ ገንዘብ የለም ምናምን እያሉኝ የት ነው?
መታራ መታራ
ስንት ብር ነው win ያረከው?
አስር ሺህ ስምንት መቶ ብር
እሺ ቲኬቱን ትልክልናለህ? ቴሌግራም ኦ ቴሌግራም ዋትስአፕ ላይ ትልክልናለህ?
በቴሌግራም እኔ ቴሌግራም አልጠቀምም።
እሺ ዋትስአፕ አ- ትጠቀማለህ?
cashier code ኡን ላክላችሁ።
እሺ እስቲ ንገረኝ check ላድርግልህ።
እሺ አስ- ሄሎ
ወይ አስር አስራ አራት አስራ አራት
አስራ አራት አስራ አራት አይደለም አስራ አራት አስራ ሶስት እሺ
ሰላሳ ዘጠኝ
እ ሰባ አምስት
አላገኘሁትም። እ፣ cashier code የምትለዋን ነው የነገርከኝ?
አዎ cashier code ኡን ነው ስንት ነው የሚለው? እስቲ ደግመህ ንገረኝ።
አስራ አራት ቁጥሩ ረዘመብኝ። አስራ አራት ብሎ ነው የሚጀምረው?
አዎ አስራ አራት ብለሽ ነው የምትጀምረው እሺ ከዛ አስራ ሶስት
አግኝቼዋለሁ። ቆይ በቃ እሺ፣ ከፍለዋል። እሺ እናሳውቃቸዋለን እኛ። እሺ